ትብረከረካለች ያማቸዋል። እንዴት ትክክለኛ ገርጂ ሞልቶ ሎኬሽን አላ በናቲ በሌላ ድራይቨር አስወጡትና ከዛ እዚህ እኮ ገርጂ ነው እኮ ብሎ ሳያስወጣል። ኧረ አምጪ አምጪ አምጪ አምጪ እኔ ላውራ አምጪ
ያ እኔ ነኝ። ስማ
Hello hello hello፣
ድምፅ አይሰማም።
አቤት አቤት፣ አውርቼ
ለያ ሄሎ
ለ-